hello ጤና ይስጥልኝ Best Bet
ሰላም ነው?
ሰላም እንዴት ነህ?
አለሁ። ዳዊት አሶሳ።
እሺ ዳዊት ምንድን ነበር?
unclaim እንድትልኩልኝ ነበረ።
okay unclaim ልኮ ምን ልከው አርብ ነው አደለ?
አዎ ወይ ተስፍሽን አገናኝ እስኪ።
አርብ ነበር ተስፍሽ የለም። ቆይ ጄሪ እናገናኛ ጠብቅ።
ጀሪ ነው።
አዎ
በጨሌ ጋር የደወለ ነው። ምንድን ነው? ምን ፈልጎ ነው? እግዚአብሔር ይስጥልን ብለን ነው የምንወጣው። አዋጡ እንጂ ነው አዋጡ። ቡና እዛ ልጠጪ ነው ወይስ አትጠጪም? እንደኔ ነሽ? እኔ አልጠጣም። አይ፣ አዜብንማ ምንም ነገር እላታለሁ። አይ ስልሽ ዝም ብዬ አልወጣም፣ ሱስ የለብኝም ምናምን።
hello ወይ ጄሪ ጅብ እንዴት ነህ? ሰላም ነው ተመስገን አለን።
ተስፍሽ አይገባም እንዴ ዛሬ አረ ገብቷል። ምሳ ወጥቶ ነው።
ነው እንዴ?
አዎ አዎ።
አንድ shop ብቻ unclaim እንድትልኩልኝ ነበር የማን shop?
እ፣ እንትን የሚለውን shop ኡ ራሱ ጠፋኝ።
አይ ችግር የለውም።
ቆይ ልንገር፣ ናሆም አርፊ የሚለው ናሆም ናሆም አርፊ።
ብዙ አላችሁ እንዴ?
ብዙ አለው። አዎ ናሆም አርፊ ብዙ ሆነብኝና እሺ
አንድ የእሱን shop ብቻ unclaim እንድትልክልኝ ብዬ
እሺ፣ በቃ check አድርጌ አንዴ እልክልሃለሁ። እሺ ትንሽ ደቂቃ ጠብቀኝ።
እሺ ጀሪ እሺ እሺ እሺ